ሄሎ ስጥልን ቤት ቤት
ሄሎ ሰላም ነው።
እግዚአብሔር ይመስገን።
ቤት ቤት ተጫውቼ እ ትንሽ በት ወደ ብር አወርዳለሁ ብዬ ስድስት መቶ ወዴት
ከ- ከቱም ስፖርት ላይ ብር አወርዳለሁ ብዬ እሺ
እ ስድስት መቶ ብር ወደ ፎቸር ገባ አልወጣ አለ።
ይሄ ቤስት ቤት ነው ወንድሜ ቱኤክስ አይደለም እሺ
ይሄ ቤስት ቤት ነው።
አዎ ቤስት ቤት ነው የደወልከው እሺ መልካም ምሽት